ሄለን ቺፕቺፕ
እንትን ለመጠየቅ ነበር ጥያቄ እናት እሺ
order አሁን አምስት አምስት ሆኗል ሁሉ order
አይ ከዛ በላይም order ማድረግ ይችላሉ አይደለም ማለት አምስት ሰው ግዴታ መሆን አለበት አዎ አሁን ስ- አዎ ጨምሮ ነው ሶስት ሰው አዎ።
ነበር ብዬ ነው
አይ በፊትም እንደዛ ነው restaurant quality order ስላደረጉ ነው እርሶ
አሀ፣ አምስት ሌላው ሶስት ሶስት ኪን ሶስት ሶስት ሰው ነው ይቻላል አዎ ድንችል ሶስት ሰው ነው ልክ እንደ ካሮት ኦ- ላይ ኦርደር እንዳደረጉት ማለት ነው ኦኬ ካሮት አምስት ሰው ነው ካሮት አምስት ሰው ነው አዎ እና ነጭ ሽንኩርትም አምስት ሰው ነው አዎ ይቅርታ ሁሉንም እ፣ አምስት ሰው ነው የሚያስፈልገው
ቀርቷል ሶስት ሰው አዎ እሺ እሺ እናመሰግናለን መልካም ምሽት